የሚባለው አንስቷል ይደውልለት የሚለው ያነሳ
ሄሎ ሄሎ፣ ሌላ ቬንደር አቤት።
ወይ የተገናኛችሁ ከከስተመር ዋጋደ
አዎ ሲደውላልኝ ነበር እኮ እንትን መንገድ ላይ ስለሆንኩ አልተመቸኝም፣ አላነሳሁላት ነበር። እየደወልኩላት ነው።
አረ አንሳላት፣ ደውልላት። እሺ አሁን ለኛ አንሳላት።
ኦኬ እሺ።